hello sorry O ን በ L ተኪያት። እሺ ቅድም ከነገርኩሽ O ሳይሆን L ነች።
BL እኮ እንደዛ ሞክሬ እኮ ነው እንደዚህ ያለኝ።
አይ አይ እኔ- እንዴ- እንዴት አድርገሽ O ን እንዲህ በ- አይነት ማ- አልጽፍም አለክ አንተ አልጽፍም ማለት እዚህ እኮ አይጽፍም። የ TeamViewer እኮ disadvantage ኡ ይሄ ነው። ከእኛ ጋር እኮ okay።
አይሰጥሽም።
እሺ ምን ንገረኝ። እሺ BL
በያው ቢኦ እሺ።
ነበር እኔ ያልን አይደለ?
አዎ፣ እኔ ቢኤል አይ መጀመሪያ የሞከርኩት በቢኤል ነው። ቢኤል ኧረ።
አልኩና አዎ በሆነ ካፒታል አብርተሽ እንዳይሆነ ስሞል አድርገሽ እሱን ሞክሪ። ይመጣል። እሱ እሺ ነው ያለው ፊት ንገረኝ።
ለፊት።
ከዛ ራሱን እንጻፉ አዎ
ቢኤል ዜሮ ሁለት ዜ- ምናምን ዜሮ አራት ብዬ ዜሮ አራት አዎ
እኮ እንደዛ እኮ ጽፌው እምቢ አለኝ። ከዛም ሃይፈን ይኖረዋል እ?
hyphen ይኖረዋል አ አይ የለውም፣ ምንም የለውም።
እንዴ ከዛስ በኋላ አሁን ካልኩት በኋላ ከዛስ client አይደለም ለመጻፍ የለም።
እኮ ግድ ይኸውልሽ እ- loud አይደለም አይደል ስልኩ?
ኧረ አይደለም።
እሺ CRRS at BL አይ እሺ ዜሮ አራት እሺ ግን እሺ ከዛ
CRRS at እ at እ BL
እሺ ዜሮ አራት
BL ነው እኮ BL ዜሮ አራት እሺ
O ን በ L ተኪያት ያልኩሽ እኮ ለዛ ነው። አይሽ አሁን ገባልሽ? አ?
አ
እ። እዚህ ጋር አሁን client ስንት ነው ፊት ለፊት ያለው license?
license የሚገርም ጥል አሁን ቴሌግራሜ ጠፍቷል ከነጭራሹ እና ዋይፋይ እንትን ብያለሁ። አንዴ እሱን ቆይ እኔ- ላስና በቃ መልሼ እኔ ልደውል።
ላስገባው እኔ ላስገባው። እሺ አለኝ እኮ እኔ።
አለክ የቦሌ አለክ?
አዎ እሺ ትችላለህ መጻፍ?
አይ ልነግርሻለሁ። ይህን አሁን password ስላስገባልኝ ይጽፍልኛል፣ ግን ማይጽፍልኝ ማይጽፍልኝ part ደርስ አንቺ ትጽፊያለሽ።
እሺ ትነግረኛለህ። በ- የመስመር ስልክ ነው ይሄ የመስመሩ ነው።
አዎ አዎ አዎ እንዳትዘጊው፣ እሺ እሺ እን- እንዘንጥበታል።
አንዴ ለዚህ ጊዜ ይሁን እንጂ በእናትህ አዎ።
ቴሌግራሜ ከስልኬ ላይ ያልጣሁትና አይ እኔ እየከፈትኩት ነው። አዎ ከእሷ ጋር ነኝ። እንትኑ ነበር አለ password አልሰጠህም። በቲም ቪወር በቃ አሁን እንትኑ- እንትኑ ላስገባ ነው።
ስለዚህ እነሱ እኮ ይገባል፣
ምን ይገባል እኮ ይሰራል። እናንተ እኮ ገና እንደማይገባላችሁ ነው።
እኮ የሚገባ ግን መርጣ ጌታ ነው እኮ ጌታ ነው። የዚህን አሁን እንትን ልስጥላ ፒሲን ሙሴ ማይገባ ሙሴ እየፈለግ ነው አግኝቼ ነው በለው።
ማይገባ ሌላ አለ ወይ? እንደዚህም እ, በጣም የሚያስቸግረው አለ ወይ?
እስኪ ገና ሁለቱን ገና እየፈታው ይህ ነው።
ቀላል ነው።
አንዱን ይህን ተወ ታስገባለት ነው።
አንዱን እንትኑን እንትን ፈልጌ ብዬዋለሁ። ቆይ
ላይሰንስ እንትን የምት ፒሲን አሪም እያደረጉ ነው። በእንትኑ ፊት ለፊት ነው የምናደርገው። ላይሰንሱ ፊት ለፊት ባለው ፒሲ አይደረግ። አሁን ደግሞ ሌላ ሀሳብ መጣ።
እሺ፣ ስለዚህ እንተው።
እዚህ እንትን ብለዋል፣ ኮንፊገር አድርገው ይዘውታል። አዎ፣ ስለዚህ በቃ ፒሲኔም ራሱ እንወዳለን።
የእኛ ነው።
ምን አለክ?
አይ በቃ ይህንን እንተው፣ ሪኔም አታድርግ እያለ ነው። አንገለኛላ የቦሌ
ሙሉውን ባለፈው ይላከው የቦሌ
ላይሰንስ ፓስዋርድ ለሚላክልኝ ፓስዋርድ ፓስዋርድ ሙሉውን ነው። ይሄ ነው ነው እና ልሰጣት መስጣት ማ አልሰጣትም። ጨርሻለሁ እኔማ። በቃ አሁን ምን እናደርጋለን? እንትን ላይ እንግባ እ፣